ምናምን ነው።
ያይስጥልን ዊስት ቤት ረዴት ነው የሚለርዳው እንዴት ባልሽ ዊዝድሮዋል ነበረኝ። አንድ ጊዜ አፕሩቭ ታደርጊኛል?
እሺ አሁን የደወልክበት ነው የዌስት ቤት ቁጥር አይደለም ዜሮ ዘጠኝ አንድ አንድ ዜሮ ዘጠኝ አስራ አንድ ሀያ አምስት አስራ ዘጠኝ አስር
ስንት ብር ነው?
ሶስት ሺህ እና አምስት ሺህ
እሺ confirm አድርጌላለሁ። እሺ ገብቶልሃል፣ check አድርገው።
እሺ